Hello ጤና ይስጥልህ።
ጤና ይስጥልኝ ማለት ነው።
ከሁዳ Vehicle Manufacturing ነበር የምደውልልህ። ካሊድ ነክ።
አዎ
እሺ እስ- ስልክ ቁጥርን አግኝተ ነው ነው እንትን ሚሊኒየም አዳራሽ ላይ በ junior accountant ነት አመልክተክ አዎ።
እና እ፣ ዛሬ ዘጠኝ ሰዓት ላይ ትችላለክ። እንደ ሁዳ Vehicle Manufacturing የጽሁፍ ፈተና በ junior accountant ነት አለክ።
ዛሬ ዘጠኝ ሰዓት ነው ያልሽኝ?
እ፣
እ፣ ዛሬ ቅርብ ከሆንክ ወደ ለቡ መብራት ኃይል አርሴማ ፊት ለፊት
እ፣ ዛሬ አይመቸኝም እና እንደ አጋጣሚ ቤተሰብ ለመዘየር ከከተማ ወጣ ብዬ ስላልኩኝ ነው።
እሺ። ነገ እሺ፣ አራ- ከአራት ሰዓት እስከ አምስት ሰዓት ፈተና አለክ የጽሁፍ እ፣ እሺ በ junior accountant ነት እሺ። የት ነው ለሙ መብራት ኃይል ነው ያልሽኝ?
ለቡ መብራት ኃይል አርሴማ ፊት ለፊት
እሺ፣ ነገ አራት ሰዓት ለሙ መብራት ኃይል አርሴማ ፊት ለፊት።
ፊት ለፊት አ፣ እሺ፣ ዛሬ ትመጣለካ?
አዎ፣ እመጣለሁ።
እሺ፣ እሺ፣ አመሰግናለሁ።
ችግር የለም።